hello hello፣ አቤት፣ አይሰማም?
ይሰማል?
ጤና ይስጥልኝ። ቤተሰብ ቤት ነው የምንረዳ።
አዎ፣ የሆነ ጨዋታ ትላንት የአንድ ሳምንት ቆምሬ ነበር። ከዛ ጠፋብኝ። የት ምን ግን ታርሞልኛል። ወደ አራት ጨዋታ አልፎልኛል። አጣሁ።
ምንድን ነው ያጣኸው?
ቲኬቱ ጠፍቶብኝ።
ኦንላይን ነው የቆረጥከው
አዎ፣ በኦንላይን ነው።
እኮ my bet ውስጥ የለም።
የለም፣ አጣሁ።
እስቲ ቁጥሩን ንገረኝ አንዴ፣ የቤት ቤት ቁጥርህን።
የቤት ቤቱን አዎ፣
ሀያ ስድስት እሺ፣
ሀያ ሁለት እሺ፣
ሰባ ስድስት እሺ።
ሰላሳ አራት
ትናንትና ነው የቆረጥከው። በስንት ብር ነው?
በሀያ ብር ነው።
እሺ፣ ትናንት ሁለት ትኬት ነው የቆረጥከው በሀያ ብር
አዎ ትላንት ሁለት ነው ቆረጥኩ።
እኮ account history ላይ እያየሁት ነው
አዎ አለ ትኬቱ። ሴት አዎ።
እንዳደረገልህ ነው የፈለግከው?
አዎ እሱን አይደለም።
ሁለቱንም? እ።
አይ ትላንት የቆመርኩትን ሁለት ነበር። ከዛ ጨዋታው fail ሆነብኝ።
እሺ የ- የሆነ የሳምንት እየሄድልኝ ነበር። ከዛ አጣሁ። አስራ ሶስት ጨዋታ ነበር።
እኮ ትኬቱ እንዴት ማግኘት እችላለሁ ነው ወይስ ትኬቱ አልፏል ወይ ወድቋል ነው ማወቅ የፈለግከው?
አዎ ወድቀዋል ወይንስ ምናምን ለማለት ነው።
እሺ አንደኛው ወድቋል አርባ ዘጠኝ ምናምን ብሎ የሚጀምረው ማለት ነው።
እሺ ሁለተኛው ደግሞ check ላድርግልህ አንዴ።
እሺ።
ሁለቱም ሎስ ነው።
ሁለቱም ሎስ ነው።
አዎ አዎ
እሺ